ጤና ይስጥልኝ GoodayOn ሀና እባላለሁ። እባክዎ ምን ልርዳው?
ምጣድ ተበላሽቶብን ነበር።
መልካም እሺ፣ ሙሉ ስሞትን ይንገሩኝ።
ቤኖር ቤኖር ገና ነው።
ይቅርታ ማን አሉኝ?
ቤኖር ገና ነው።
ቤሉር
ቤን ቤኑር ቤን ሁር
ቤኑሁር።
አ Okay እሺ፣ እ ቤኑሁር የአባቶች ስም?
ገና ነው።
መልካም ከዚህ ቀደም GoodayOn ተጠቅመው ያውቃሉ?
አላውቅም።
መረጃችን የት ነበር ያገኙት?
ከሰው ነው ያገኘሁት።
እሺ እ በዚህ ቁጥር እ ይገኛሉ? ይሄን ስልክ ቁጥር አዎ።
ሊያዝ? እሺ የት አካባቢ ነው ባለሙያ የፈለጉት?
እ ሲቪል ሰርቪስ በወጣቶች ማዕከል ወረታች Okay መልካም እሺ፣ ፍላጎቱን በደንብ እንድንረዳ የእርስዎን መስፈርት የሚያሟላ ባለሙያ ለመላክ የተሰ- የተወሰኑ ተጨማሪ ጥያቄዎች አሉኝ።
እሺ
Hello እሺ እየሰማሁ ነው